ዜሮ ዘጠኝ ስምንት እሺ ስራቤት ነኝ።
account ኤ አልሰራልኝ ኦንላይን ለመጠቀም ፈልጌ እምቢ አለኝ።
ምንድን ነው የሚለው?
የተሳሳተ username ወይም ደግሞ password ድምፅ በጣም እንትን ይላሉ ወንድሜ።
የተሳሳተ ምንድን ነው password ወይም ደግሞ username ነው የሚለኝ።
እኮ ምን ስትለ ስታስገባው ነው
አካውንቴን ሰርቼ
ፎርጌት ፓስወርድ በለው እሺ። ከዛ Forget pa- ኤስኤምኤስ ይላል ኤስኤምኤስ እሱን ይላል።
ዘጠናከልኝም ሳስገባው እንደዛው ነው የሚለኝ።
እንዴት ካስገባ
አዎ እንደዛው አለኝ። አዎ የሆነ ፊደሎች ነው የመጡልኝ። እሱን ሳስገባ ላክልኝ ቴሌግራም ላይ ይራሉ
እሺ
እንዴ